Hello.
አሎ? እሱ በስ በስ ቦን ሰረኝ
እሺ cashier code ኡን ንገረኝ።
እሺ አስር
አስር ስድስት ስድስት ዘጠኝ ዘጠኝ አስር አስር
ሁለት
ሁለት ሶስት አሎ
check እያደረኩልህ ነው። እሺ
ምን አለኝ?
ስድስት ጨዋታ ልወስዳለሁ እኮ ቦነስ የለውም። እሺ
ምን ምን አም- አምስት ጨዋታ ልወስዳለሁ ቦነስ የለውም።
መጨረሻ ከገባ አዎ አዎ፣ ልወስድ ነው። ቀይ በርቷል
ቦንስ የለም የለውም አዎ።
ቦንስ የለም የለውም የለውም
የለም።
አዎ የለውም ቦነስ የለውም። እሺ እሺ እሺ እሺ